Aloo, Hello.
abeet baga nagaa nuuf tangaraa bilbila tolaa magaalaa Shaashmannee።
እኔ ኦሮምኛ አልችልም።
እሺ እንኳን በ እንኳን ወደ ሻሸመኔ ከተማ የነጻ ስልክ ማዕከል በሰላም መጡ።
እሺ እኔ አሁን እኔ ገቢዎች ቢሮ ነኝ ያለሁት እ የት ሻሸመኔ?
ሻሸመኔ። ያው እሺ እዛ ላይ ቅሬታ እንደዚህ መስመር ላይ ደውል ብሎ ሰው ነግሮኝ ነው።
እ
እ ምንድን ነው ማቅረብ ያለብኝ?
እኮ ቅሬታት ምንድን ነው?
ይሄው ገቢዎች ጋር አሁን እኔ ግብር ልከፍል ነበረ፣ እሺ ግን እዛ ጋር በቃ ሰዎች እኔ ሰ- እያመላለሱኝ ስለሆነ እ አሁን የእነሱን ቅሬታ ላይ ነገር ነው።
ነው እንዴ አመላለሱ? ሌላ ነገር ምንም የለም።
ምንም የለም። አይ ዝም ብሎ በቃ እኔ እኔ ኦሮምኛ አልችልም እ እ፣ የሚሰማኝ ሰው አጥቼ ነው።
እሺ ችግር የለው፣ ወደሚመለከተው እንደውላለን።
በቃ እሺ፣ ያው ወረፋ በዛ ብለውኝ ነው እንጂ ሌላ ነገር እኔ የጠየቁ የለም።
ማን ነው ስሞት? ማን ነው?
እኔ እኔ እንዳታስይኝ እነ ሰዎቹ ግብር ይጨምሩብኛል።
ኧረ አይዞ አይዞም አይዞም አይዞም።
አ- አይ ስሜን መዝግበሽ በኋላ እነሱ እኔ ይጎዱኛል። ሱቅ ላይ እሺ፣ ማለት ምንድን ነው የሚሰሩ ስራው? ስራ- ሱቅ ነው ሱቅ ሱ- ሱቅ ነው።
አ
እሺ ችግር የለም። ኧረ አትፍሩ እንደዚህ እሺ እሺ።
እክ ዜሮ ስንት አመሰግናለሁ።
ምኑ ጋ ነው? እሺ ዜሮ ስንት
የቀበሌው እ
ይሄ ቡርቃ ጉዲና የሚባለው የድሮ እህ እዛ አካባቢ ነው።
እ፣ እሺ እሺ እሺ
አመሰግናለሁ።
ችግር የለም። እሺ